હેલો હેલો આવે છે አሳዬ አቤት የት ነበር ያልከኝ ቦታ ያንተ ሀገር
ዌስት ጎጃም ፍኖተ ሰላም ምዕራብ ጎጃም
ፍኖተ ሰላም አዎ
ኦኬ በቃ ያለበት ቀበሌ እዛው ነው
ያለሁበት ዜሮ ሁለት
እዛ ፍኖተ ሰላም አዎ
ስለዚህ እንትን የደረሰ ቴሌቪዥን ነው እሺ
አዲስ አበባ መጥተህ መውሰድ ትችላለህ አይደል?
አዲስ አበባ ለመምጣት ወቅቱ ትንሽ ያስቸግራል። ያው የጸጥታ ችግር መኪናው ምኑ ምኑም ስለሚያስቸግር
እሺ እሱ ስለሚያስቸግር ነው እንጂ መምጣት ይቻላል። ግን አሁን ወቅቱ ትንሽ አስቸጋሪኝ የጸጥታው ጉዳይ።
አዲስ አበባ ላይ ሰው የለም፣ የምትወክል ሰው የለም እዚህ አዲስ አበባ።
አዲስ አበባ እስኪ ልፈልግ እና ሰው
አዎ
እሺ
ፈልግና እንደውላለን።
እሺ እሺ